ሰላም ጤና ይስጥልን። በሽት በሽት በይቼ ነው የሚልጠው
እንትን ነበር የሆነ ትኬት ቆርጬ አንድ ቲም ነበር ያስበላኝና
ካሸር ኮዱን ይዘኸዋል? ካሸር ኮዱን ይዘኸዋል?
ኦኬ። አይ በቃሌም አልያዝኩትም።
ካሸር ኮድ ወይ ትኬት አይዲ ንገረኝና ቼክ አደርግልሃለሁ።
እሺ፣ እሺ። አዎ፣ አዎ፣ አዎ። ቆይ ጠብቂኝ፣ ጠብቂኝ አንዴ። ቆይ እሺ፣ እየጠበቅኩ ነው።
cashier code D O D zero አምስት D ነው D
D capital zero አምስት እሺ
F D F D
ስድስት አምስት እሺ
ዜሮ ሁለት አንድ እህ
B four እሺ
ሲክስ ሲክስ እህ
zero two እሺ
C eight
እሺ
three nine
C eight three nine ያልከኝ አዎ
እሺ ገና ያላለቀ ጨዋታ ነው። የነገም አለው ግን የመጀመሪያዎቹ ሁለቱ ጨዋታዎች ወድቀውብሃል።
አንተ የሌላ ነው እንዴ ያልኩሽ? oh sorry sorry፣ ሌላ ትኬት ነው እንትን ያልኩሽ። sorry ይቅርታ። ቆይ